ጤና ይስጥልን ዋሽንግተን የጤና ማዕከል።
ሰላም እንዴት ነሽ?
ሰላም እግዚአብሔር ይመስገን።
የኤችአይቪ ምርመራ ፈልጌ ነበር ማድረግ ይቻላል?
አዎ ይቻላል።
ስንት ሰዓት ላይ?
any time twenty four hours።
ውጤት በስንት ሰዓት ይደርስ?
ምን አልሽኝ?
ውጤት በስንት ሰዓት?
ሰላሳ ደቂቃ።
ስልክ ሌላ ማግኘት እችላለሁ? ቀጥታ ወደ እነሱ የሚደውል ምን አልሽኝ?
ቀጥታ ወደ እነሱ የሚደውልልኝ ስልክ ማግኘት እችላለሁ?
ቀጥታ ደውዬ ቀጥታ ወደ የሚመለከተው ጋር የሚወስደኝ ስልክ ማግኘት እችላለሁ?
ዶክተሮችን ማናገር ፈልገሽ ነው?
አዎ ዶክተሮቹ ወይም አይ በስልክ አይቻልም። መተሽ ነው የምታናግሪያቸው።
እሺ እሺ እሺ hello እሺ አመሰግናለሁ።